ሄሎ እንደ ሰላማ ሰላም ጤና ይስጥልኝ። ቤስትሬት አለ ፖስትፖንድ የሆኑ ኳሶች እና አራት ሰዓት አልፎታል። ምን እንደሚሻል ሀያ አራት ሰዓት ሞላ።
አዎ ቅዳሜ ተቆረጠ።
እሺ ካሸር ቁራን ትነግረኛለህ?
አስር
ስንት አልከኝ?
አስር
አስር አስራ ስምንት
አስራ ስምንት ሰባ
ሰባ አስራ ሰባት
አስራ ሰባት እም።
ቁጥሩን ልክ ነህ? አስር አስራ ስምንት ሰባ አስራ ሰባት አስር አስራ ስምንት ሰባ ስልሳ ሰባት ስልሳ ሰባት ነው።
አዎ
እሺ በቃ አሁን ገብቶልሃል። እሺ check ታርሟል። አሁን ምን void ሆኗል። መቶ ቮይድ ሆኗል።
አምስት መቶ ስድስት ብር ገብቷል።
አምስት መቶ ስድስት ብር ሆነ?
አዎ እሺ እሺ መልካም ቀን